ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለዳው
ቴሌግራም ጋር ልኬ ነበረ እንትኑን ላኪልኝ የተባልኩት
እሺ
እና ቴዎድሮስ ነኝ ደውዬ ነበር ሀያ ደቂቃ በፊት
በዚህ ስልክ ነው የላኩት ቴድሮስ
የላኩት በዚህ በአስራ ሁለት አይደለም በአስራ ሁለት ቤት ነው ቴሌግራም ጋር የላኩት በዘጠኝ አስራ ሁለት ዘጠና አንድ ዘጠና አንድ
ዘጠና አራት ሰማንያ አንድ
እሺ ተላልፎለታል። መልስና እናውቁታለን።
Okay ይቆያል።
ምናልባት ሊቆይ ይችላል። በትዕግስት ይጠብቁ። ሁሉ ስፖርት Okay፣ የሚጠቀሙት እኔማ- በሰባ ነው አይደለ?
ቴሌ ብር ከፈትኩት በሰባ ቤቱ ነው ከታች text ያደረኩት ሁሉ ስፖርት የሚጠቀሙት በየትኛው ስልክ ነው?
በሰባ ቤቱ ነው።
እሺ አስተላልፈን ልዎታል።
አስ- መልስ ስናገኝ ቴሌግራም ላይ እናሳውቆታለን። በትዕግስት ይጠብቁ።
እሺ እሺ።